ያለ ሆዳችን ይለኛል ፍቅር ጣጣው አካላችን ቀጣው ለማልንገር የመውደድን ነገር የኔ ሸጋ አሞኝ ሳልደነጋ የልቤ ሲሞላ የኔ አበባ የአርባ ቀን ስለቴ የኔ አበባ የአርባ ቀን ስለቴ እህል ውሃ ልልሽ የኔ አበባ መተሽ ወደ ቤቴ የኔ አበባ መተሽ ወደ ቤቴ ጨዋታ ጀመርን የኔ አበባ ስቀን እያወጋን የኔ አበባ ስቀን እያወጋን በኮከብ ተወርቶ የኔ አበባ የፀሐይ ወጋጋን የኔ አበባ የፀሐይ ወጋጋን ሳይታ ተመይቶ አይ ቀርተሽ ከመንገድሽ ቀርተሽ ከመንገድሽ ባንቺው ተወስኖ ከኔ ማደርሽ ከኔ ማደርሽ ኮታዬን ገልዬ ከመደቦላዬ ከመደቦላዬ ፀጉርሽ ተጭድቆ ሰውነቴ ላይ ሰውነቴ ላይ ኩራዝ ያጠፋን ልቤን ቸር እያለሽ ቡናው ቅዠት ሆነን አንቺስ እንዴት ብለሽ እንደው ላይሆን ነገር ልቤን ካሳብ ጥለሽ ከኮታዬ በቀር አንቺስ ከኔ የለሽ ከኮታዬ በቀር አንቺስ ከኔ እርገጭ ማን ያየኛል ሆዴ አንቺን ይለኛል ፍቅር ጣጣው አካላችን ገልጠው ለማን ልንገር የመውደዴን ነገር የኔ ሸጋ አሞኝ ሳልነጋ ሳለሜ ሳሰብሽ የኔ አበባ ሳፈቅርሽ ከረሜ የኔ አበባ ሳፈቅርሽ ከረሜ አይንሽ ካይን ርቆ የኔ አበባ በናፍቆት ታመሜ የኔ አበባ በናፍቆት ታመሜ ለማጣት የበላት የኔ አበባ አበጃጀሁና የኔ አበባ አበጃጀሁና አረፍ አለ ልቤ የኔ አበባ አንቺን አየሁና የኔ አበባ አንቺን አየሁና ሳይታሰብ መሽቶ ቀርተሽ ከመንገድሽ ቀርተሽ ከመንገድሽ ባንቺው ተወስኖ ከኔ የማደርሽ ከኔ የማደርሽ ቦታዬ ቀልድዬ ከመደቦ ላይ ከመደቦ ላይ ፀጉርሽ ተንጀርጎ ሰውነቴ ላይ ሰውነቴ ላይ ኩራዝ ያጠፎን ልቤ ችር እያለሽ ቡናው ቅዠት ሆነን አንቺስ እንዴት ብለሽ እንደው ላይሆን ነገር ልቤን ካሳብ ጥልሽ ከቦታዬ በግር አንቺስ ከኔ መልሽ ከቦታዬ በግር አንቺስ ከኔ መልሽ ከኔ መልሽ